ሰላም ጤና ይስጥልኝ። ተስፋ ቁልፍ መቅረጫ ነው። እሺ ከዊፕላስ ሶሉሽን ነው የምደውለው። ዊፕላስ ሶሉሽን ፕሮቫይደር ላይ ተመዝግበው ነበረ አገልግሎት ለመስጠት። እሺ አሁን ስራ ስለጀመርን እኛ እርስዎ ኦንላይን በመሆን ስራ መቀበል እና ከተጠቃሚዎች ጋር መገናኘት እንደ- እንደሚችሉ ለማሳወቅ ነው።
እሺ እናንተ ግን እሺ በተጨማሪም ዊፕላስ ሶሉሽን user የሚል application አለ። እሱን አዎ።
አውርደው የእርስዎን እ፣ እንትን ድርጅት ማየት ይችላሉ። በተጨማሪም አዎ።
ከአርባ አራት በላይ service ኦች ሶስት መቶ ዘጠና game ኦች እና እ፣ ትራንስፖርት ጨምሮ አገልግሎቶች አሉ። እነዚህ መጠቀም ይችላሉ። በተጨማሪም referral code ያገኛሉ። አሸናፊ የሚያደርጉትን እሱን ለወዳጅ ለዘመድ share በማድረግ አሸናፊ መሆን ይችላሉ።
እሺ እሺ አመሰግናለሁ። መልካም ቀን።
እናመሰግናለን ለሁላችንም።
እሺ